Hello ሰላም ጤና ይስጥልኝ። ቤት ሰላም ነሽ? አልገባውም እስካሁን ነው ገብቶ አንዴ ገብቷል አሉ አንዴ ትንሽ
እ
አልገባውም እስካሁን።
ምንድን ነው
አንድ ጊዜ ስድስት መቶ ብር አንድ ጊዜ ደግሞ አራት መቶ ብር withdraw ነው?
አረ deposit እሺ deposit ማ እየላክንላቸው ነው። ትንሽ ጠብቁን እሺ።
እኔ ከአምስት ሰዓት ጀምሮ እስካሁን ትንሽ ጠብቁ እያሉ ነው። ቀን አምስት ሰዓት ነው ስድስት ሰዓት ላይ እኮ ነው።
እኮ እስካሁን ይኸው እየላክንላቸው ነው። እነሱ ደግሞ ብዙ transaction ስለበዛባቸው አንድ ደግሞ ከአንድ ሰዓት በፊት አሁን አንድ ደቂቃ ገብቷል። እስቲ ውስጥ ግብና እኔ ያስገባለሁ አለች።
እሺ ገብቶልሃል ተብለሃል። ስምህ አዎ ማለት ነው ገብቼ ሲያይ የለውም።
እ ገብቼ ሲያይ እስካሁን ምንም አልመጣኝ።
እሺ ስ- ስምህ ማን ነው? የቴሌግራም
የቴሌግራም ናስር አብዱ- እስኪ ናስር ቼክ አገኝ ብለህ ላክልኝ እና ልየው።
ናስር ሁሴን ስንት ያክ አስር ጊዜ ነው ስንት ሶስት ጊዜ ልካለሁ እኮ
እሺ ቆይ አንዴ ናስር እሺ
ነስር ማን ነው የሚለው?
ናስር ሁሴን
ነስር ሀስ- ሁሴን የሚለው አዎ እስኪ ድጋሜ hi ብለህ ላክልኝ እንጂ እዚህ ጋር እንትን እየታየኝ አይደለም።
ስልክ ቁጥሩን እኔ ጋር የለም። እሱ አሁን እኔ ጋር ቢሆን ሀይድ ሊካል የስልክ ቁጥሩ ያዝ እኮ እዚህ ጋር አሁን የሚያሳየኝ ማለት ነው አ ነስር ሀሳብ በሰላሳ ያወራ ነው ነው እንጂ የተ- የዛሬ የለም።
ይኸውልሽ አሁን በሚስ ቴሌግራም ልኮ ነበር። ሶስት ጊዜ ነው የተላከ። እንደውም አሁን ስልክ ቁጥሩን ያይና ይኸውልሽ አለው እኮ ወይ የ- እሺ ንገረኝ ስልኩን የእሱ እ
ዜሮ ዘጠኝ እሺ
አስራ ሁለት
እሺ አስራ ስድስት እህ አስራ ስድስት ሀያ ስድስት አሁንም ዜሮ ሰባት
የለም አባ አንዴ hi ብሎ እንዲልክልኝ ደውለህ ንገርልኝ አንዴ።
እሺ እንትኑ የእኔ ራሴን ንገረው እሺ። ይሄ ሳይሆን የእኔ ሌላ እኮ ነው።
እ
የእኔም ሌላ እኮ ነው። የእኔ
እኮ በእሱ እንዲነ- እንዲልክልኝ ንገረው።
እሺ